ኃይለው ጤና ይስጥልን።
አብሮ ይስጥልኝ sir።
ነው አውቄያለሁ። የሆነ ማስታወቂያ አይቼ ነበር።
የምን ማስታወቂያ?
እ፣ ለዛ ነው ማለት ነው።
okay አዎ እንትን እስከ ሰኞ አስር ሺህ ብር ምናምን ይላል እና ሰኞ ሲባል ሰኞን ጨምሮ ነው። ሰኞ አዎ፣ መክፈል ሰኞ ፈልገን ከቀኑ ነበር።
ስድስት ሰዓት ጀምሮ ከስንት ሰዓት?
ከቀኑ ስድስት ሰዓት አሀ እስከ ስድስት ሰዓት። እስከ ስድስት ሰዓት በኋላ አስራ አምስት ሺህ ብር አዎ ነው።
አዎ okay መልካም። እሺ ሌላው ደግሞ ስልጠናው ሌላ አማራጭ ይኖረዋል? አሁን እኛም ቀጣይ ረመዳን ይገባል ከሳምንት okay በኋላ ትንሽ አስቸጋሪ ነው እና የሆነ ቀጣይ ዙር ላይ ስልጠናው የሚሰጥ chance አለ ወይስ እንዴት ነው የሚለውን ነገር ይሄ የቀጣይ last ስላ ቀጣይ ላይ ሊ- ሊኖርም ላይኖርም ይችላል፣ ግን የሚኖር አይመስለኝም። definitely ሰው ግን በኦንላይን መውሰድ ይችላሉ። በ online online ማድረግ ትችላላችሁ።
okay። ስለዚህ እሺ፣ አንድ ወሯን ኦንላይን አድርገን ከ- ከዛ በኋላ በአካል መውሰድ እንችላለን አይደል?
ትችላላችሁ። አዎ
አ- ማለት ገብቶሻል አንድ ወር አይደል?
ነው ለምሳሌ አ- ረመዳን።
አን- አዎ ገብቶኛል።
አ- ረመዳኑን ብቻ ኦንላይን ወስደን ከዛ በኋላ ደግሞ በአካል ለመውሰድ ማለት ነው።
ይቻላል። ኧረ ይቻላል።
መልካም። እሺ፣
እሺ
አመሰግናለሁ።
ነው ጫማ